Hello
ወይ ሰላም ጤና ይስጥልን
ሰላም እግዚአብሔር ይመስገን።
አለን ምን ልርዳ ወጥቶልኝ
አ እንትኑ ሽልማት አገኘ የሴት
እሺ ቴሌዊን game ነው ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉና አንድ ቁጥር ላይ መዝገቡ ሶስት ቁጥር ላይ ለመጫወት የሚል አለ። ጥያቄና መልስ የድል ጨዋታ አለ። ድሎትን ሲሞክሩ ሽልማት ያገኛሉ።
እሺ እሺ እሺ መልካም።
እሺ።
እሺ